በምስል ማወቂያው መገበያ ሄሎ ሄሎ አይሰማም? ሄሎ አሎ ሄሎ
ይሰማል።
ይሰማል? ሰሞቶ ማለት ነው።
ለመመዝገብ ነበረ አዎ ይላሉ። ሰሞቶ ማለት ነው።
ጌታ ወይዘሮ
ማን
ጌታ ወይዘሮ
ጌታወይ ዘሩ
ጌታወይ ዘሩ
አ
okay ስልክ ቁጥሩ ዜሮ ዘጠኝ
ሰላሳ አምስት
እሺ አርባ ሶስት ሰማንያ አራት አስራ ስምንት አድራሻ ቤት አድራሻ ቤት
መገናኛ ላ- ወደ ላምበረ
ላምበረት ብይደል
አ ድምፅሽ ግን ብዙ አይሰማም።
እሺ እሺ አሁን አይሰማም
አ ከኋላ ጫጫታ አለ ነው።
እሺ እሺ ይቅርታ ማስታወቂያው ምን ላይ ነው ያለው hello ማስታወቂያው ምን ላይ ነው ያሉት አባቴ እ?
ማስታወቂያው ምን ላይ ነው ያሉት
ማስታወቂያው ዶን
በ YouTube ላይ አ እሺ የነበረ በአካል ነው መማር የሚፈልጉት እ?
በአካል ነው መማር የሚፈልጉት
ምን አልሽኝ?
በአካል ነው መማር የሚፈልጉት በአካል አ አ እሺ
ጠዋት ጠዋት አለ አይደል?
ጠዋት ጠዋት ይለናል
ጠዋት ከአስራ ጠዋት አንድ የለም።
ተኩል ጀምሮ እ?
ከአስራ አንድ ሰዓት ተኩል ጀምሮ
okay። አ እንደዛ ነው እንዴ?
አይችሉም እሱ አዎ አስራ አንድ ሰዓት በኋላ ከ- ከስምንት ሰዓት በኋላ አልችልም። እስከ ስምንት ሰዓት ካለ ጊዜ
በዛ ሰዓት የለም ኦንላይን መማር ግን ይችላል
እሺ፣ ወላይ ነው ያግዘኝ።
እ፣ class የሚጀምረው የካቲት ሀያ አምስት ነው በአካል online class ደግሞ መጋቢት እሺ፣ እሺ፣ አስራ ስድስት ማለት ነው
እሺ።
የክፍያ መድረጉ class ኡ የሚሰጠው ለሶስት ወር ነው። እ፣ በሳምንት ሁለት ቀን ማለት ነው። የካቲት ሀያ አምስት ድረስ ከሚል ክፍያ ለሚፈጽሙ በ credit hour ሁለት መቶ ሀምሳ ብር discount አድርገናል። አንድ credit hour ሰባት መቶ ሀምሳ ብር ነው። ሀያ credit hour ነው በአጠቃላይ የሚወስዱት አጠቃላይ አስራ ሁለት ሺህ ብር ማለት ነው። እስከ የካቲት ሀያ አምስት ድረስ ግን ለሚያስገቡልን አስር ሺህ ብር discount ላይ ነን።
okay።
account ይፈልጋል። hello hello፣
ድምፅሽ ብዙ አይሰማም። ምን?
account ልክልዎታለሁ።
እሺ፣ እሺ፣ ያው ላይ በኢሜይል ነው ኢሜይሎትን ይነግሩንና በዛ ነው የምትልኩት።
እሺ፣ እሺ።
እሺ እሺ